ሄሎ
ሄሎ
ጤና ይስጥልኝ።
ይስጥልኝ።
ምን ልታዘዝ?
እ እንትን ነበረ ፍሬውን ሽልማት ተሸልሜ
እሺ
እና በቃ አልሰራልኝ አለ ነበር እንትን ነበረ የ data ጥቅል
አልገባ ብሎ እኮ
አ በሀያ አራት ሰዓት ውስጥ እኮ ነው የሚገባው።
እ በሀያ አራት ሰዓት ውስጥ ነው ይገባል።
በሀያ አራት ሰዓት ውስጥ
አዎ ስልክን ንገረኝ እስቲ።
እሺ ዜሮ ዜሮ ዘጠኝ ዘጠኝ ዜሮ ስምንት ዜሮ ስምንት ዜሮ ዜሮ ዘጠኝ ዘጠኝ ሰላሳ ዘጠኝ አርባ ሶስት
አ የም- የስንት ብር ካርድ ነው?
እ የስ- የስንት ብር የ data ጥቅል ነው?
ኧረ፣ የስንት ነው እንጃ እኔ እሱ ጋር ብቻ ደርሶኛል። እንኳን ደስ አለ እንኳን ደስ አለት የሚል መልእክት ነው የደረሰ።
በቃ ነገ system ላይ አይቼ እደውልልሃለሁ።
እሺ እሺ እሺ